ሄሎ ሄሎ ሄሎ
አቤት አቤት ሰላም ነው። ይህን የሬዲዮን ሙዚቃ ሳንቲም የሚለውን እንድዘጉልኝ ነበረ።
አገልግሎቱን ማቋረጥ ፈልገው ነው።
አዎ አዎ
አገልግሎቱን ለማቋረጥ ዘጠና ሁለት ስልሳ ሁለት ላይ ይደውሉና ሶስትን ይጫኑ።
ዘጠና ሁለት ስልሳ ሁለት
ደውለው ሶስትን ይጫኑ።
እሺ
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ እናመሰግናለን።